ችሎት ጤና ይስጥልን። ዶን ኪትዮብ ነው።
አብረሽ
እግዚአብሔር ይመስገን።
ዩቲቪ ለመሰልጠን ነበረ።
ምን አሉኝ?
ስለ ዩቲቪ ለመሰልጠን ነበር።
ይችላል። ስሞትም አልበል ሙላቱ ያሌ
ሙላቱ
ያሌ
እሺ፣ ስልኮትን ይነግሩኛል።
ዜሮ ዘጠኝ ሰባ አራት
ሰባ አራት ዜሮ ስምንት
እሺ፣ ስልሳ ስምንት ሰባ ሶስት
እሺ። ከየት አካባቢ ነበር የደወሉልን?
ሀያ ሁለት
ማስታወቂያውን ከየት ላይ ያዩት?
ዩቲቪ ላይ
ዩቲዩብ ላይ።
አ አ
እሺ፣ ኦንላይን ነው በአካል መማር የፈለጉት? እሺ፣ በአካል
በአካል አዎ።
እሺ። ኮርሱ የሶስት ወር ኮርስ ነው።
እሺ
ሰኞ፣ ሮብ፣ አርብ ወይ ማክሰኞ፣ ሐሙስ፣ ቅዳሜ በሳምንት ሶስት ቀን ከአስራ አንድ ተኩል እስከ አንድ ተኩል ሀያት በሚገኘው አዳራሻችን ተስፉ ሲኒማ
እሺ ስልጠናውን የሚወስድ ይሆናል። አስራ አምስት ቀን ደግሞ assignment በተማሩት መሰረት assignment ቪዲዮ የሚሰሩ ነው።
እሺ አንድ ወሩን ደግሞ የመመረቂያ final ቪዲዮ ይሰራሉ። ምርቃቶ ነው። ይህን ይመስላል። አጠቃላይ የምንሰጠው credit hour ም ሀያ credit hour ነው።
እሺ ክፍያውስ
ክፍያው በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የምንሰጠው ሀያ credit hour ነው። አስራ አምስት ሺህ ብር ማለት ነው።
አስራ አምስት ሺህ ብር ማለት ነው።
ያ
ኦኬ ሁሌም ስልጠናው ከአስራ አንድ ሰዓት እስከ አንድ ሰዓት ነው።
ከአስራ አንድ ተኩል እስከ አንድ ተኩል ከአስራ አንድ ተኩል እስከ አንድ ተኩል ያ
ኦኬ እሺ ሰራተኞች ከስራ መውጫ ሰዓት በኋላ፣ ተማሪዎች ደግሞ ከ class ሰዓት መውጫ በኋላ እንዲሆን የተመ- የተመረጠ ሰዓት ነው። መቼ ሊመዘገቡ አሰቡ?
እስኪ ላስብበትና ልደውልሽ ነው። ስራ ላመቻችን ነው።
እስከ የካቲት 25 ለሚመዘገቡ ተማሪዎች ግን discount አለ። በ credit hour 500 ብር ነው።
okay okay።
አስር ሺህ ብር ማለት ነው።
አስር ሺህ ብር ማለት ነው።
ያው ለስራ ደግሞ አይመቸኝም ካሉ ደግሞ online class ተመቻችቷል።
ኦንላይን መማር ይቻላል።
ኦንላይን መማር ይቻላል።
okay እሺ እሺ እሺ። አመሰግናለሁ።
እሺ፣ ስለደወሉ እናመሰግናለን። መልካም ቀን።
እሺ እሺ